hello hello hello፣ ጤና ይስጥልኝ።
ጤና ይስጥልኝ።
አምቡላንስ ነው
አይ ጠብታ አምቡላንስ ነው።
እ?
ጠብታ አምቡላንስ ነው።
እሺ እባክሽ አንድ patient ከላንሴት እዚህ ጤና ጥበቃ ሚኒስቴር ጋር ካለው እ, ሆስፒታል ቦሌ ማተሚያ ቤት እ, እንድታደርሱልን ፈልገን ነበረ።
ከላንሴት አዎ ጤና ጥበቃ ሚኒስቴር አጠገብ ማለት ነው ሰንጋተራ።
አምቡላንስ type ኡ ምንድን ነው? basic ነው ወይስ advance?
ምን አልሽኝ? አል- አል- አልገባኝም።
የሩቃኛለሁ
ላንሴት ላንሴት
ጤና ጥበቃ አጠገብ ያለው እሺ፣ አንዴ ባለሙያ ያናሉ እሺ።
ጤና ይስጥልኝ።
አብሮ ይስጥልኝ። እንዴት ነው ወንድሜ?
እግዚአብሔር ይመስገን። ሰላም አልክ?
አለሁ ከላንሴት ከጤና ጥበቃ ቦሌ ማተሚያ ቤት ጀርባ።
ወደ ቤት ነው መሄድ የሚፈልጉት?
ምን አልከኝ?
ወደ ቤት ነው የሚሄዱት? ታሚው ወደ ቤት ነው የሚሄዱት? አዎ ምን አይነት ነው ምን ያላቸው?
ም- አይ ምንም በቃ ም- ምን ልበልህ ኦልሬዲ ሰርጀሪ ተሰርቶላቸው እንትን ብለዋል እና በቃ ረሳንድ ወደ ቤት ይባል አተማ ወንድም ቆይ፣ ቃ- ሞባይል ሌላ ስልክ ልሞክር አሎ አሎ አቤት እሺ፣ እሺ። አሁን ቦታ እየረነ ምን አልከኝ እኔ ልደውልለት። ቆይ እሺ እሺ